ጤና ይስጥልኝ። Best Bet ብር ከቴሌ ብር አይቀበልም እንዴ ዛሬ?
ቴሌብር እየሰራ ነው እንደምናይ
አይ አይ፣ አለ ካለኝ ቴሌ ብር
CBE ነው እየሰራ ያለው።
CBE ነው የሰራ ያለው CBE እየሰራ አይደለም።
እ የሚሰራው CBE ነው የማይሰራው እንጂ ያ- ያኛው ይሰራል።
ቴሌ ምርጫ አለ አላምጣለና ቴሌ
እሱ ምንድን ነው የሚለው?
አሞሌ
እሺ ከለቻ እም፣ ከለቻ ነው የሚለው እና ሲቢ እና ሌላ ቴሌ ቴሌ አልመጣለኝ
እስቲ ቆይ እ፣ ትልክልናለው የሚልህን ያ ሚለኝን አዎ።
ቴሌ ማለቴ ምርጫ እንደ ምርጫ አምጣ አልነበረበት አልነበረበትም ወደ ሳንቲም ፔ ብር ለማስተላለፍ ከቴሌ ቴሌ እዚህ ጋር አፑ መምጣት ነበረበት አይደል
ሌላ እ? ወይ እኮ የሚልህን ላክልን አባ
እሺ